ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን በለስላሳ አንደበት ልበሽ ካባሽን በማር ከንፈርሽ ልበሽ ካባሽን አጫውቺኝ አገር ልጅ ልበሽ ካባሽን ካባ ደርበሽ ልበሽ ካባሽን አካል አቋምሽን ልበሽ ካባሽን ሆዴ ይሰስታል ልበሽ ካባሽን ልብ የወደደውን ልበሽ ካባሽን አይን ይመለከታል ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን በመልካም ቁመና ልበሽ ካባሽን ጥበብ ደርበሽ ልበሽ ካባሽን አረፍ በይ ከጎኔ ልበሽ ካባሽን ለፍቅር ብለሽ ልበሽ ካባሽን አየኸኝ አትበይ ልበሽ ካባሽን እኔስ ጥሎብኝ ነው ልበሽ ካባሽን ፍቅር ሰው ሲገድል ልበሽ ካባሽን እያሳሳቀ ነው ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን እንዲህ ምታ አቤት እንዳ አቤት እኮ ያዩ እንደሱ አዎ ልቺ ገና አዎ እንዲህ በለስላሳ አንደበት ልበሽ ካባሽን በማር ከንፈርሽ ልበሽ ካባሽን አጫውቺኝ አገር ልጅ ልበሽ ካባሽን ካባ ደርበሽ ልበሽ ካባሽን አካል አቋምሽን ልበሽ ካባሽን ሆዴ ይሰስታል ልበሽ ካባሽን ልብ የወደደውን ልበሽ ካባሽን አይን ይመለከታል ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን አንቺ ባለጋሜ ልበሽ ካባሽን አንቺ ባለጋሜ ልበሽ ካባሽን ያምርብሻልና እንቺ አንባርሽን ልበሽ